በላሁ ወይ?
በሰማንያ ብር ደራሽ ነው። እሺ አዎ ማለት አንዱ ስ- እ የወጣበት ቲኬት አንዱ ስልሳ ብር ለብቻ ሀያ ብር ለብቻ አንዱ ለሶስት የሚል ሀያ ብር ለብቻ
ቁጥሮች ስንት ነበሩ የመረጣቸው? እሱ እሺ አርባ አንድ አርባ ሁለት አርባ ሶስት አለ ታሜ እና ቲኬቱን አስታውሰኝ የመጀመሪያ አርባ አንድ አርባ ሁለት አርባ ሶስት ነው አርባ አንድ አርባ ሁለት አርባ ሶስት አ አንደኛው ደግሞ አስር ሀምሳ አንድ አለው አስር ሀምሳ አንድ አለው እና አንድ
ስልሳ ስድስት አለው ቀጣይ ደግሞ አንዱ ለሶስት አዎ አንዱ ለሶስት ከዛም በሀያ ብር የወጣው አስር ስንት እንደሆነ ነው ባያብሉ እኮ አርባ አንድ አርባ ሁለት አርባ ሶስት አይደለም እ አስር ስንት እንደሆነ አስር ለብቻ አስራ ያወጣው አንድ አለ።
አርባ አንድ አርባ ሶስቱ ከስልሳ ብሩ ጋር አንድ ሊወጣ ነው።
አዎ
ቆየ እየችል ደግሞ ይገብረን ማለት ነበር።
አርባ አንድ አርባ ሁለት አርባ ሶስት አርባ ሶስት ሌላ ቁጥር ጋር ነው የወጣው።
አዎ አንድ ላይ ሶስት ኬት ሆነ።
እ አዎ
ደራሽ ስልሳ ብር ማለት ነው።
እ ደራሽ ስልሳ ብር።
አዎ አንዱ ደግሞ ስንት ቁጥር ነበር የሚመረጠው?
አስር ስንት እንደሆነ ሀያ ብር እ የተበላው እ አይ ሁለተኛ የተበላው ቁጥር ስንት ነው? ታሚ ከአርባ አንድ ከአርባ ሶስት ውጭ አስር ሀምሳ አንድ አለው አስር ሀምሳ አንድ ያለበት
አዎ
ግን ብዙ የተመረጠበት የለም። አስር ሀምሳ አንድ ያለበት እሺ አርባ አንድ አርባ ሶስት አለ አርባ አንድ አርባ ሁለት አርባ ሶስት አርባ አንድ አርባ ሶስት አለ። ግን የእሱ ትኬት ሳይሆን የሌላ ሰው ትኬት ነው። ምክንያቱም ደራሹ ስልሳ ብር ሳይሆን የተለየ ብር ነው ያለው።
እ እ ደራሹ ስልሳ ብር አይደለም።
በራሱ አንድ ቲኬት ብቻ አይደለም እ እ ገባኝ። አሁን አንድ- እየፈለግን ያለው አንዱ ስልሳ ብር፣ አንዱ ደግሞ ሀያ ብር አይደለ?
እ አንዱ ስልሳ ብር፣ አንዱ ሀያ ብር አይደለ?
አ አ ማለት ሶስት ቲኬት አንድ ላይ ማለት ነው። ስልሳ ብሩ በሀያ ብር ነው የምንቆርጠው።
አዎ።
ሶስት ቲኬት አንድ ላይ አንዱ ለሶስትም አለበት።
እስኪ save አድርገውና እንጂ የስልሳ ብሩን ብቻ ነው የሚታየኝ። እኔ ይታየኝ እ ስልሳ ብሩ ብቻ ነው የሚታየው።
ስልሳ ብሩ ብቻ ነው የሚታየው።
አዎ የሚታየኝ ስልሳ ብሩ ብቻ ነው።
እሺ እኮ ስልሳ ብሩ ላይ አርባ ሁለት የለም።
አይ የለም። በሀያ ብር የለም?
ቆረጠ፣ በአስር ብር ቆረጠ፣ ስልሳ ብር ደራሽ።
የትላንትና ላይ ነው ውዴ፣ ዛሬ ላይ አይደለም።
የዛንተኛ ልጅ ያያል።
አ የመጨረሻ ጨዋታችን ነው ወላም
አዎ የትናንትና ላይ ነው እያያለሁ በሰላሳ አንድ ግን በአስር ብር የቆረጠው ስልሳ ብር ነው።
በአስር ብር በአስር ብር ስልሳ ብር
በአስር ብር አይደለም፣ በሀያ በሀያ ብር ነው።
ወይ ቁጥሩ የሚታስብ ነው። በቃ እነዚህ ቁጥሮች ግን በአስር ብር ነው።
አይ እኛ ሲጀመር ሙሉ የምናዳውተው መደብ በሀያ ብር ነው።
አሳዊ አስር አምሳ አንድ ያለበት የለም።
እሺ አርባ አንድ አርባ ሁለት አርባ ሶስቱ ግን አለ አዎ ግን ሰባት መቶ ብር ደራሽ ነው እሱ ነው እ እ ሰባት መቶ ብር እ አዎ
እሱ ነው እርግጠኛ ነኝ። ሌላ አዎ ጉዳይ እርግጠኛ ነኝ። አ- አይደለም redeem አላደረግንም ሞላ ወረቀቱ ከነ ስላልወጣ ያው ልጁ እስካሁን ድረስ እየጨቀጨቀ ነው።
ያው የሰባት መቶ ብሩ ልክ ይልሻለሁ። እሺ እሺ ወይ መብራት ጠፍቷል። normal ነው አገኘዋለሁ በኋላ።
አዎ SMS ቴሌግራም በልክ ይልሻለሁ ታገኛለሽ።
እሺ እሺ ሌላ ግን ሌላ የለም። ግን አሁን አርባ አንድ አርባ ሁለት አርባ ሶስት የ- በሀያ ብር ቁርጡ ሰባት መቶ እ ብር ነው እሱ አለ እሱ ልክ ይልሻለሁ።
እሱ አለ። እሺ ሌላ እሺ ግን በቃ ፊዮረንቴ ጋር ግና ቁጥሩ
እሺ ካስታወስን እነግርሻለሁ።
እሺ እሺ